呃，星野结水的另外一个朋友
hello hello hello ጤና ይስጥልኝ ይሰማል?
ይሰ- ይ- ይሰማል ይሰማል።
እሺ ምን ልታዘዝ ትኬት ለመቁረጥ ብዬ ነበረ ወደ ወዴት?
ባህር ዳር ባህር ዳር ለነገ ማታ አካባቢ አስራ አንድ ሰዓት እሺ አንዴ check ላድርግልዎት እሱ
መሄጃ ብቻ ነው የፈለጉት?
እ እ መሄጃ ብቻ ነው የሚፈልጉት?
ደርሶ መልስ ይቻላል፣ ግን ሊቆይ ይችላል። ምንም ችግር የለውም። so- አንድ ሁለት ሶስት ቀን ይቆያል እዛ።
መልካም እሺ ለነገ ከሰዓት እ፣ ከሰባት ሰዓት ከአርባ ጀምሮ
አ፣ ዘጠኝ ሰዓት ከሀያ አምስት ዘጠኝ በቃ ከአርባ ይቻላል።
አስር ሰዓት አ።
ከአስር አለ በቃ የአስር ሰዓት እናድርገው።
ይቻላል አስር ሰዓት ላይ ያለው ዋጋ አ፣ አራት ሺ አንድ መቶ አስር ብር ነው።
okay እሺ፣ ይቻላል። እንዴት ነው የምናደርገው? ም- ም- የምንከፍል የምንከፍለው?
እሺ account እልክልዎታለሁ በዛ deposit ያደርጋሉ እሺ፣ በዛ ቲኬቶች ደግሞ ተሰርቶ ይላክልዎታል በቴሌግራም
በቴሌግራም ነው።
እም።
okay እና እኔ እኔ አይደለም ወንድሜ ነበር። እሱ ምን ያስፈልጋል? የእሱን መታወቂያ ሁሉ ስማቸው ስማቸውና እ?
መታወቂያቸውን ስማቸውና መታወቂያቸው መታወቂያቸው ብቻ ካለ በቂ ነው መታወቂያቸው ካለ ይበቃል።
አዎ ስለዚህ በምሰጡት እ፣ እንትን ላይ ስልክ ላይ አቅ- እሺ አጥንት ያደርግልሃል።
እሺ እሺ ስለዚህ ሰዓቱ አስር ሰዓት ከአስር ይሆን አስር ከአስር አስር ከአስር አዎ።
መልካም እሺ አሁን እሺ።
ብቃችሁ አሁን መላክ የሚችሉ ከሆነ አሁን ይላኩል እ፣ እንችላለን። የቢሮዋችሁ ሴት ነው። እኔ ወደ ሀያ ሁለት አካባቢ ነው ያለሁት። መምጣት እችላለሁ። ክፍል ኢጂስ እ?
የኤጂ ግሬስን ያውቁታል
ህንፃ ነው።
አዎ ኤጂ አ፣ ግሬስ ለምሳሌ ዘጠኝ- ኦኬ አ፣ ሰው ነው የሰጠኝ እኔም ስልካችሁን። እሺ በቃ ዘጠኝ- ብዬ ልም እ? እ?
አዎ ዘጠነኛ ፎቅ ላይ መምጣት ይችላሉ በቃ መልካም። እሺ እሺ እንትኑን ላክልኝ። ለማንኛውም ስልኩን እ፣ መያዝ የሚችሉ ከሆነ ልንገሮት እ፣ ኦኬ ስልክ ወይ ዜሮ ዘጠኝ አርባ ሁለት
አርባ ሁለት አርባ ዘጠኝ
አርባ ዘጠኝ ሰባ ስድስት ስንት ሰባ ስድስት ሰባ ስድስት አርባ ዘጠኝ ዜ- አ- ዜ- ዜሮ ዘጠኝ አርባ ሁለት አልከኝ አዎ አርባ ዘጠኝ እ? እ?
አርባ ዘጠኝ አል- አርባ ዘጠኝ አዎ ሰባ ስድስት ሰባ ስድስት አርባ ዘጠኝ
አርባ ዘጠኝ ዘጠኝ እሺ እሺ ልደውልለት አዎ በዚህ ቴሌ አታች አድርጉልን መታወቂያና አ፣ ቴሌግራም ላይ በዚህ አ፣ እሺ እሺ ወንድሜ እሺ መልካም እሺ። ደውል አመሰግናለሁ መልካም